hello ሀሴት ነኝ።
ሀሴት order seen አርጊ እስኪ አራት ነጥብ ከአምስት ምናምን ይላል።
ንገረኝ order ነበሩ
ወይኔ ሜሪ ሀምሳ አራት አርባ ዜሮ አራት ሀምሳ አራት ዜሮ አራት ዜሮ አራት ማነው ስምህ?
ዮሐንስ አንዱ ደግሞ አለ አንዱ ሁለት ሁለተኛም አለ ንገረኝ እሺ እሱንም ወይኔ ሀምሳ አራት ሀምሳ አንድ ሀምሳ አራት ሀምሳ አንድ
ሀምሳ አንድ እሺ ሁለቱን fill አርጊ
እሺ እሺ ከዛ ቻው።
ያረፍሽ እሺ ይኸውልሽ hello hello ወይ ወይ እ deposit ኡ ቆርጦ ነበር double እና ነግራቸው ነበረ እሺ
አልሞላም እስካሁን okay ጠብቀኝ አንዴ።
ንገሪው ንገሪው እሺ በእናትሽ
እዚሁ ጠብቀኝ ዮሐንስ ነሃ አ አ አላይ በቃ እሺ አስተላልፈውልሃል ይሞሉልሃል እሺ እሺ እሺ ቻው ቻው ዝግ አዎ አዎ እስከ መጨረሻ ጨምሮ ያለው
hello hello hello hello
hello ዮሐንስ hello
ዮሐንስ ይሰማኝ ይሰማሃል ይሰማኛል አሁን
እሺ አለ
እ?
ሌላ ነገር አለ ወይ ሌላ የለም ግን fill ብቻ እነዚህ ሁለቱ
አይልሃለሁ በቃ ዝጋ እሺ